ጤና ይስጥልኝ ማኒባባ። ጤና ይስጥልኝ ማኒባባ።
ስልክ የገላግሌ ስልክ ይኖራቸዋል።
የምን አሉኝ?
የገላግሌ
ገላግሌ። እሺ ይጠብቁኝ፣ ላውጣለሁ። ይጠብቁኝ። እሺ አባት ያዙ።
እሺ
ዜሮ ዘጠኝ ሰማንያ ዘጠኝ
ዜሮ ዘጠኝ ሰማንያ ዘጠኝ
ዘጠና ሶስት ዘጠና ሶስት ዘጠና ሶስት እሺ thank you ወይም ሌላ ተቀያሪ ከፈለጉ ልስጦት።
እሺ
ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አስራ አንድ ሀያ አምስት እ እ
ዜሮ ዘጠኝ አስራ አንድ ሀያ አምስት ሀያ አምስት ዘጠና ስድስት ስልሳ አንድ ዘጠና ስድስት ስልሳ አንድ እሺ አዎ ገላግሌ። እሺ እሺ thank you እሺ እናመሰግናለን።